ቁለት ሰላም ጤና ይስጥልን ቤት ቤት
ሄሎ ጤና ይስጥልን።
ስተን ቲኬት ተንሳ ነበረኝ እና ኦንላይን ምን አልከኝ?
ቲኬት ነበረን እና ኦንላይን ማለት ነው።
እሺ እሺ፣ አንድ አላረም ቲም እንዴ?
አንድ ቲም ቀርቶ ፖስትፖንድ ሆነ።
እሺ፣ ፖስት ፖንድ አንድ ጨዋታ ከሆነ 24 ሰዓት መሙላት አለበት። እሺ፣
ሀያ አራት ሰዓት አዎ፣ ሞል ፖስት ፖንድ ከሆነበት 24 ሰዓት ሲሞላ ሌላው ጨዋታ እ።
ይለቀቅላል።
Okay እንደዛ ነው።
አዎ፣ እንደዛ ነው።
እም፣ እሺ እሺ አቡ መልካም ነው።